Hello ጤና ይስጥልኝ። ሄሎ
ይሰማል።
አብሮ ይስጥልኝ። Donkey Tube ነው። ምን ልርዳዎት?
እኔ Donkey Tube ላይ መቅረብ ፈልጌ ነበረ።
እሺ፣ በምን ጉዳይ ነው መቅረብ የፈለጉት?
በታሪክ
እሺ፣ ልመዝግበውትና እ የአንድ ሰው ህይወት አዘጋጁ ይደውልልሃል።
እም
ልመዝግብህና የአንድ ሰው ህይወት ፕሮዲሰሩ የሚደውልልህ ይሆናል ለ pre interview።
አ አሁን ነው የሚደውልልኝ ወይስ ይቆያል?
አሁን አይደለም፣ አሁን ተመዝገብና ከዛ በወረፋ መሰረት ይደወልልሃል።
እሺ በቃ እጠብቅሃለሁ።
እሺ ልመዝግብህ።
አባቱ
እሺ፣ አባቱማ
ለጴሳ
እሺ፣ ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ
እሺ፣ ሰላሳ አራት
እሺ፣
ሰላሳ ሁለት ሰላሳ ሁለት ሀያ አንድ እሺ።
አስራ ስድስት
የት አካባቢ ነው አድራሻ?
አርሲ አሳላ
እሺ፣ እሺ፣ እናመሰግናለን። እንደውላለን።